hello, hello,
hello.
hhohhe deposit አድርጌ እኮ እስከ ዛሬ ዝም አላልሽም ምንድነው ችግሩ?
deposit አድርጌ
አዎ ሰላም ላይ ላክ ብላችሁኝ ልኬ ስልክ ቁጥር ጠይቃችሁ ላኩ ዝም አላችሁ እስካሁን።
መቼ ነበር?
ስልኩን ክፍት የሁለት ቀን አልፏል።
እሺ መልስ ስናገኝ እዛው የላኩበት ቴሌግራም ላይ ስለምንመልስልዎት በትዕግስት ይጠብቁን። እሺ ደንበኛችን
እስከ መቼ ነው የምንጠብቀው በትዕግስት?
መልሱ ስናገኝ እኛ እናሳውቆታለን። ስለዚህ በትዕግስት ይጠብቁን።
በግድ የእናንተ ብቻ
ምን አሉኝ?